Hello አሎ እንዴት ነው?
አሎ እንዴት ነው?
አሎ Hello ሰላም ነው?
እንዴት ነው? ደህና እንዴት ነው?
ሰላም ነው?
ሰላም ነው?
ሰላም
ምን እንርዳ?
ዳባ አለ?
እ
ዳባ አለ?
ባባ
ያው
ባባ ማን ነው?
ዳብ ዳብ ዳብ ዳድ ማን ነው?
ዳብ ከን አርከ ካፈን ከን አርከ ግቡ እ እ ሄሎ
አቤት ዳብ የለም ሄሎ የለም የለም የለም የለም ወላ እግዚአብሔርን እግዚአብሔርም እግዚአብሔርን እግዚአብሔርም
ወላ አዝገብን
ወላሂ እዝ- እግዚአብሔርም
እሺ በቃ ተው
ሰላም ነው? ምን እንርዳ?
አይ እንካ እንካ Hello አሎ
ማሊ ዳብ የለም ጋዝ
አው
ጋዝ የለም። አሁን አሁን ግ- ይሄ- ይሄ ጋዝ ቤት አይደለም። ይቅርታ ጋዝ
ጋዝ ቤት አይደለም። ይቅርታ
እሺ ተው ቻው
ቤቢ ግባ እሺ
እ
አይመጣም አልመጣም
እሺ በቃ ና እሺ
እ
እሺ ና እሺ
Aveți? Eh.
ሄሎ Eu de după ceara, Nick.
ሄሎ አካባቢ
Eh? Hello.
አካባቢ Nega.
አያ Vă iasă.
ዳብን ቀዱ Încă de.
አየ ናብጂ ካረ
Eh?
ናብጂ ካዳቡ
Ți fiind bita ati ya cam es girtam?
ሀርዋዘ
Eh?
ሀርዋዘ
Eşi dubbis mi dubbis dubbis.
እሺ Hello.
ሄሎ አሎ
አ፣ ዳብን አብጂ ቆቱ እሺ Eşi.
በቃ መጣ ንፍታኒ እ ንፍታኒ ኤስ የም ንፍታ ኤስ እ ኤስ ሀርዋዘ ሀርዋዘ እ ሀርዋዘ እሺ እንፋ አየ የም ነው
እ አየ አየ የም ንፍታ አረ አማ
ወላይ
ወላይ እንፋ
እሺ በቃ አያ
እሺ አያ
አያ አያ።
ተው በቃ ቻው
ተው ወረክ ብረጅሩንስ እ
ነጌና ዜና ያ አያ
አያ በቃ ነጌ ቡል አያ ጠያተ አበቃ ተው እ ጠያተ
አ አያ።
ፍርሞሸና ብትጋ እ
ፍርሞሸና ጎድ አያ
አበቃ ተው ቻው አቲ በናቶ አቲ በናቶ ነጋ
አይሜት ከንዲን ዱቢሳ እ
እቲ ከንዲ መያደ መናንዲን ዱቢሳ አ- አማ ነብራ እንጅርቱ ከ አያ በቃ አያ
አ